ጤና ይስጥልኝ።
አብሮ ይስጥልኝ። ሁሉ ስፖርት ነው። ምን ልርዳዎት?
account ከፍቼ ሁሉ ስፖርት እሺ፣
እና ይሄ አ- ስንት ነው? አርባ ብር ነው ሀያ ብር ይሸጣል መሰለኝ። ሀያ ብር ይሸጣል መሰለኝ።
አዎ ሀያ ብር ይሸጣል። ቦነስ
እና በእሱ መገመት አይቻልም ነው ይቻላል። ሀምሳ ብር መሆን አለበት።
እ?
ከሀምሳ ብር በላይ ሲሆንልዎት ነው መገመት የሚችሉት።
ቁማት ካላስገባ ተራም ነው። በእሱ መገመት አይቻልም አዎ
እኮ። ካስ- ካስገባው ነው የሚሰራው፣ ካላስገባ አይሰራም አዎ።
ሀያ ብሩ። እሺ።